Good morning, Capital Spa ሄለን speaking።
ሰላም አቤት
ስፓ ይኖራል እንዴ ለማሳጅ ነው።
አዎ፣ ምን service ነው የፈለጉት okay፣ ለ couple ነበር የፈለኩት እኮ? ምን
steam እና እንትን jacuzzi።
jacuzzi የለንም። የ couple just steam እና የሰላሳ ደቂቃ ማሳጅ አለው፣ የጀርባ ማሳጅ አለው አብሮ okay
አምስት ሺህ አንድ መቶ ሰባ አምስት ብር ነው። ሁለት ሰዓት ነው የምትጠቀሙት። አንድ ሰዓት ተኩል steam ኡን ተጠቅማችሁ ከዛ ማሳጁ ማለት ነው።
እሺ አንድ ሺህ ስንት አልሽኝ?
አምስት ሺህ አንድ መቶ ሰባ አምስት ብር አምስት ሺህ አንድ መቶ ሰባ አምስት እሺ እሺ thank you ቀጠሮ ያስፈልጋል። ሳትመጡ ያዙ።
እሺ እሺ thank you እሺ፣ welcome